ሄሎ ሄሎ ጤና ይስጥልኝ።
ሰላም
ብር withdraw አድርጌ ነበር ትናንት፣ እስካሁን አልገባም account
ቤተሰብ ስልክ ቁጥር የደወልክበት ነው አይደለም፣ ሌላ ስልክ ነው።
ንገረኝ ስልኩን።
ዜሮ ሰባት አስራ ሁለት ሳፋሪ ነው።
አዎ እሺ
ዜሮ ሰባት አስራ ሁለት እሺ
ሰላሳ ስድስት እሺ
ዘጠና አራት ሀያ አምስት ዘጠና አራት ሀያ አምስት አዎ ስንት ብር ነበረ?
ሶስት መቶ ብር
እሺ ጠብቀኝ አንዴ።
ቲሟን ማለት ነው። ቲሟን ልክ ነው።